ስለሱ የሚለው ጋር በሙሉ ነው እንትን ለመጠየቅ ወይ ነውና የስም ሰማ
ሄላ ቤት
ሄላው ደግሞ ይሰማል።
ምን ፈልግ ይሰማል።
አሁን ሰማል
የስም የሚነፋዋል አይደለ?
አዎ።
ለስም የሚሰጠው አዎ እሱን ነገር ይጠቀምኩኝ ነበርና ስሙ ሊቶ አልቻለም። ድጋሚ ማታ ተነሳ ብለው ለሞከር ያለ እሺ እዛ ሲያክል በር እ እሺ የስንት ነው መርፌ ተወጋኝና መርፌው ብርሃኑ እየሰማሁ ትን- መርፌው ብርሃኑ ትንሽ ለቃገኝ እና ምን በራሱ አንቺ የምትልፈዋን እሷን ተጠቀምኩ ነበረ። አስሙ ሊሆኝ አልቻለም። የተጠቀምኩ ሄሎ፣
የለማ ይሰማል ይሰማል።
ከዛ ምን አልክ እዛ መርፌ ትገውኝ መርፌውንም ትቼ በሰዓቱ ለኝና ልክ እ፣ ሐኪም ቤቱ ወጥቼ ደግሞ ወደ ሰፈሬ ስመጣ ደግሞ ተመልሶ ተነሳ። አሁን ደግሞ ተመልሶ መሬት ስነፋብ ደግሞ አዎ፣ ለቀማል። ምንድን ነው ችግሩ? ምን ባረግ ጥሩ እኮ የአነፋፋው ምናልባት